Halo. Halo.
Hello, Nambi. Hello.
ሄሎ አይሰማሽም?
ይሰማል? አሁን ናምቢ እንዴት አደርሽ?
እ እንዴት አደርሽ?
ሰላም ምንድን ነው ስልኩ?
እኔ እንጃ ቀፎ አይሰማም።
አሰር ስል- ስል- ስልኬ እኮ ሳንቲም ስለሌለው ነው። አልተደወለም ከና ክስቴ
ምን አልሽኝ?
ከና ክስቴ አልተደወለም ወይ?
እንዴት
ደ- አልደወለችም ወይ? አበባዬ ነው ምልሽ። እንዴት አደረች?
እ፣ እምቢ አለኝ።
እ?
ድምፅሽ እኮ አልሰማ ድምፅሽ አልሰማ ብሎኝ ነው እምቢ አለኝ።
እህ፣ አሁን ሲ አሁን ተሰማሽ?
አሁን loud አድርጌው ነው የተሰማኝ።
እህ፣ በቃ ስ- ከስልኩ ነው መሰለኝ።
አይሰራም። ትሞክርላት ደጋግሜ እ አይሰራም ስልኳ።
አረ አዎ ነገሩ መ- መጥፎውን ያርቅልን። መጥፎ ቢኖር እ፣ ትደውላለች
አዎ እና ሄድሽ